ጤና ይስጥልኝ። ቪኦኤ ኢትዮጵያ ህይወት ነኝ። በኩል ልርዳው?
አውሪት ምን ሳልረሳ ነበር የምደውል እሺ፣ እባክዎ ልርዳው? ይሰማዎታል ደንበኛችን? ጤና ይስጥልኝ።
አብረሽ
ምን ልርዳው?
ድራፍት መኪና ቁሞ ነው ወይ ሶስት ቀን አራት ቀን ሆነው እኮ መምጣት ታቆም
ምርት ወርዶሎት አያውቅም?
አ ስልኩም አይሰራም ደግሞ ልጁ የሚያወርድልሽ ስልክ ስደውልለት አይሰራም